ሄሎ ሄሎ ሽመልስ አዎ ሽመልስ
የት ነው እናንተ የምትከፍቱበት ቦታ?
አሊ ቢራ አደባባይ
okay ኦሮሚያ ክልል ነው አይደል?
አዎ አዳማ ውስጥ ነው።
አዳማ ነው? okay አዳማ አሊ አዳማ።
ቢራ አደባባይ አ- አ- አዳማ አሊ ቢራ አደባባይ okay እሺ አዳማ የእናንተ ምንድን ነው የምትከፍቱት virtual ነው ነው ወይስ ቨርቹዋል ነው።
ፈልግ ቨ- ቨርቹዋል ነው።
ኦኬ ሬድኬ ነው ማለት ነው
ሬድኬ
የሚባለው ነው ሬድኬ ነው የሚባለው ነው የምትፈልገው
ሬድኬ ማለት ነው። ሄሎ እ?
አቤት አቤት
አዳማ እ? ሄሎ ኬኖና ጨዋታው ስፔን ምንድን ነው የምትፈልጉት ኬኖና ስፔን ነው ኦኬ ሬዲዮ ማለት ነው አይደለ
እ?
እሺ እሺ ፋይሉን ልላክልክና እ፣ ቆይ በቃ እናወርደዋለን ይሄ እንትን የሚያስፈልገውን አሁን ልላክልክ እሺ keno ና spin ኡን ላኪው አ፣ በቃ እሺ አይ መጀመሪያ መጫን አለበት አዎ በ እኮ ለዚህ እኮ ነው AnyDesk ላኩልሽ እንድትጨኘው እኮ ነው።
አዎ ገብቶኛል አይ የምትፈልጉትን game ነው እየጠየኩ ያለሁት በቃ keno ና spin ነው።
okay በቃ እሺ እሺ አሁን ልክላለሁ እሺ።
እሺ እሺ